En la ስለሚስሜት ዲቦራ ነኝ። እባክዎ የምንወርደው
ብር በቻፓ የቻፓ ዲፖዚት አድርጌ በቀደም ይሄ እስከ ዛሬ ድረስ አላስገባችሁ።
እሺ፣ አንድ ጊዜ መስመር ላይ ጠብቀኝ እና ወደ አይ እሺ
ሄሎ ሄሎ ጤና ይስጥልኝ ቤት ቤት እሺ ጤና ይስጥልኝ።
ምን ልርዳህ?
በቀደም በቻፓ deposit አድርጌ እሺ ከዛ በኋላ አልገባልኝም። አየር ላይ ነው ያለ። ሶስት ስንት ቀን ብር ሆነ ነበር?
ሰባት መቶ ብር እስቲ ቤት ቤት ቁጥርን ትነግረኛለህ?
በዚህ ስልክ ቁጥር ነው።
message ኡን ልከሃል አይደል? ቴሌግራም ላይ
message deposit withdraw ማለት ነው withdraw ለማለት okay። እሺ ስልክ ንገረኝ አንተ።
ዜሮ ዘጠኝ አስራ ሶስት ይሄ ስልክ ነው 13 ሀያ አንድ ሰላሳ ሰባት ሀምሳ አምስት 21 37 55 አዎ
ቅዳሜ ዕለት ነው ያልከኝ?
አ፣ ቅዳሜ ዕለት ነው አ ቅዳሜ ዕለት ቅዳሜ ዕለት ነው መሰለኝ አዎ። ሰባት መቶ ብር የሚያሳይሽ አለ
በቻፓ ነው አይደል ያዘዝከው? ሚካኤል ነው የሚለው አ ሚካኤል።
አ ሚካኤል ስለሚል
okay processing ላይ ነው ያለው still ነው እና አዎ።
እስቲ ላሳውቅልህ ለቻፓዎች አሳውቅ ብዙ ብዙ ጊዜ እኮ እንደሱ ተደረገ ተደረገ አሳውቀዋል?
አሳውቀ አሳውቀናል እያሉ ነው።
እሺ እስቲ check ላድርገው አንዴ።
ግን ምንም እንትን መ- መ- መፍትሄ የለኝም።
እሺ አንዴ ቻፓም check ስልክ ላድርግ።
እ?
ስልኩን አንዴ መ- ንገረኝ። የቤት ቤት መጣ- ማሳወቃቸውን check ላድርግልህ። አንዴ ዜሮ ዘጠኝ አስራ ሶስት እሺ
ሀያ አንድ እህ ሰላሳ ሰባት እሺ ሀምሳ አምስት
ያው ሰባት መቶ ብር አሳውቀዋል፣ ግን ምንም መልስ ስላልሰጡ ነው በድጋሜ update ብዬ ላክላቸው እና ትንሽ ቆይተው check አድርገው እሺ ላሳውቃቸው በድጋሜ አሳውቀውልህ ነበር እና መልስ አልሰጡም። ለዛ ነው text ኡ ተልኮላቸዋል እነሱ ግን መ- ስላልመለሱት ነው። ስለዚህ አዎ።
ድጋሜ እኔ update ብዬ ላክላቸው እና አዎ።
ትንሽ ቆይተህ check አድርገው እና ወደ በኋላ ትደውላለህ ካልገባለህ። እሺ እሺ እሺ መልካም ቀን።